ጤና ይስጥልኝ ቪኦኤ ኢትዮጵያ ሮዳስ ነኝ ባኮ ምን ልርዳዎት ሰላም እንዴት ነሽ ይመስገን ልጅ ተበላሸብን
እሺ ደንበኛችን ቢጂ አይዲዎትን ይነግሩኛል ቢጂ አይዲዎትን
አስራ ዘጠኝ ስምንት አስራ አምስት አስራ ዘጠኝ ስምንት አስራ አምስት ስምንት አስራ አንድ አስራ እሺ ደንበኛችን መስመር ላይ ይጠብቁኛል ፈልግልዎት
አምስት
እየተሰማዎት ነው ወይ አቤት አቤት እና ስላልተሰማኝ እ አሁን ያሉት ኮድ በቴክስት የተላከልዎት ነው ወይስ ከቢጫ ካርዷን ነበር ያገኙት
አይ አስራ ዘጠኝ ስምንት አስራ አምስት ከዚህ በፊት እኮ አስጠቅኛለሁ ወር አልሞላሁም ቶሎ አስራ ተበላሸብኝ አምስት ነበር እ ያሉ አዎ አስራ ሁለት ብለሽኝ እኮ ነው አስራ አምስት ነው አስራ አምስት አስራ አምስት አዎ ቅድም አስራ አንድ ነበር ያሉ አይ አስራ አምስት ተሳስተሽ ነው እሺ የተነገርኩሽ ይቅርታ ደንበኛችን ወይ የተመዘገቡበትን ስልክ ቁጥር ይነግሩኛል ደንበኛችን
ወይ አልጠልኩም ማለት
አዎ በዚህ አልመጣልኝም OK ሌላ እንትን ቁጥር አለ ያን በቃ አውጥቼ ልደውልልሽ
እሺ ይቻላል ደንበኛችን OK thank you እሺ